ጤና ይስጥልኝ ጠብታ አምቡላንስ ሄሎ
ሄሎ ጠብታ አምቡላንስ ነው የደወሉት
አዎ ሰላም በላይነህ እባላለሁኝ እሺ እዚህ ከጌዙንድ የልብ ህክምና ማዕከል ሆኜ ነው እሺ
ሐዋሳ refer ጽፈውልን እሺ
ግን እነሱ ጋር እንትን የለም advanced አምቡላንስ ስለሌለ የእናንተን ስልክ ሰጥተውን ነው አድቫንስ አምቡላንስ አድቫንስ አምቡላንስ ማሽን ላይ ያለ ታካሚ ነው እንዴ አዎ ICU ውስጥ ነው ያለው IC እሺ እነሱ ይሄ cardiac አይደለ አዎ ያኛው እንደዚህ እሷንም ሊያክሙት ፈልገው ግን የእንትን ተ- ተጨመረ የኩላሊት ችግር እሺ ግን አሁን advance አምቡላንሳችን ሌላ ቦታ ተይዞ ነው ያለውና እ፣ እ፣ አይኖረንም ይመስለኛል እ፣ ለመቼ ነው የፈለጉት ሐዋሳ እኮ ነው ሐዋሳ ሐዋሳ እኮ ያው ጥሎ ጥሎን አ፣ ዛሬ ከተቻለ ስምንት ሰዓት ላይ እንደርሱ እንኳን አንችልም። ነገም ምንችለ ነገም አንችልም። እ፣ በቃ ይሄን ሳምንት አርብ ነው ልንችል የምንችለው።
አይደለ አዎ OK ሌላ ጋር ወጥቶ ነው አዎ አዎ።
ከጠበቅን ምን ያህል ነው የሚሆነው የእናንተ ሂሳብ
እሺ እሱን ሰርቼ ነው የምደውልሎት።
እስቲ እሺ በዚህ ስልክ ትመልሽልኛለች የምንጠብቅም ከሆነ እነግርሻለሁ ስልኮትን ስጡኝ።
ዜሮ ዘጠኝ አስራ ስድስት ዜሮ ዘጠኝ አስራ ስድስት ሰማንያ ሶስት ሰማንያ ሶስት ሰላሳ ሶስት ሀምሳ ሶስት መልካም እሺ፣ እደውልሎታለሁ።
እሺ እሺ